ዩኒቨርሲቲ ቃል ኪዳን ነኝ የምልርዳው
አብሮ ይጠልል ሰላም የምልርዳው
አዎ የምልርዳው
ከቤት ፊት ላይ ወደ ለብር ብር ብር ለብር ነበር
እሺ ዊዝድሮ አድርገው ነው አው ዝራር ልጅ አልገባለኝ ሳንድራ ስንት ብር ነው
አንዱ ደግሞ
ስንት አሉኝ
አ በዛ ኮንትራ
እሺ አንዴ መስመር ላይ ጠብቁኝ የመቼ ነው hello
ሰላም ይግባ hello
እዛ ላይ አለ
እሺ አንዴ መስመር ላይ ጠብቁኝ
አ መስመር ላይ ጠብቁኝ አንዴ
እሺ ቀላል ለቀባ ተሳተረኩም
ሄሎ ሄሎ ይሰማል ይሰማል እኮ እሺ የመቼ ነው ቀኑን ይንገሩኝ hello
በፈረንጅ አለ ልንገርህ ልንገርሽ አዎ አዎ ሀያ ስምንት አስራ ሁለት
እሺ አንዴ መስመር ላይ ጠብቁኝ